ጤና ይስጥልኝ ጉዳይ ራሄል እባላለሁ ባኮ ምንድን ነው?
ሰላም ነው ራሄል sign up ለማድረግ እምቢ አለኝ ስልኬን ሳስገባ
okay እሺ ከፊት plus ሀያ አምስት አስራ ዘጠኝ ብሎ ነው አይደል ስልኮት የሚያስገቡት?
እ አይ ዘጠኝ ብዬ ነበር የጀመርኩት አዎ እሱ ሲጀመር plus ሀያ አምስት አንድ ብሎ ስለሚያመጣ እንደሱ ነው የሚገባው።
አዎ።
connection ኖት እንዴት ነው? አንዳንዴ connection ያስቸግራል።
አይ እንትን ይገባና እንትን እ login failed ምናምን ነገር ነው የሚለው
ኮዱን ሰዓት ልኮሎት ልክ ሲያስገቡት ነው እንደዛ የሚሉት።
አይ ኮድ አይገባም አይመጣም ምንም አይመጣም። እስኪ screenshot ያደርጉልኝና ቴሌግራም ላይ ይልኩልኛል። እኔ አሁን በሌላ ስልክ ደውዬ እንትን እሎታለሁ፣ አናግሮታለሁ በቴሌግራም እንዲልኩልኝ።
እሺ thank እሺ እሺ፣ መልካም ቀን።